የውበቷ ግርማ ከሩቅ የሚስበው እንዳሌ ተረከዟ ሽቷ የረቀቀው አይኗ እንደ ጦረኛ የሚያስበረግገው ደረቷ እንደ ጋሻ ደርሶ ሰፋ ያለው ጡቷ እንደ ራስ ነብር አትንኩኝ የሚለው አንገቷ እንደ ሰጎን ተመዞ የወጣው አፏ እንደ ሕፃን ልጅ የሚርበተበተው እንደ ቀትር እባብ ፍቅሯ የሚነድፈው የልቤን አዳራሽ እልፍኟ ታደርገው ከአንጀቴ ውስጥ ገብታ ልቤን ታስጨንቀው አንድ ለአንድ መታገል ሲያቅተው ሰው ሁሉ አንቺ ሰው በሰው ላይ ትጥያለሽ ወይ ሰውነት ሆይ እንዲያው ሰውነት ሆይ አንቺ ካለሽበት ከቆምሽበት ምድር አንቺ ካለሽበት ከቆምሽበት ምድር መነኩሴው ከገዳም ጎሽ ይወጣል ከዱር አንበሳን በጡጫይ እለው የነበረም ዝሆንን በጡጫይ እለው የነበረም ነብርን በጡጫይ እለው የነበረም እባብ ጭንቅላቱን እለው የነበረም ምነው ካንቺ ሲደርስ ልቤ ደነበረ አይ ሰውነትሽ እንዲያው ሰውነቷ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻየኝ እንዳመሌ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻየኝ እንዳመሌ ሰውነቷ ሰውነቷ እንዲያው ሰውነቷ እንዲያው ሰውነቷ ሰውነቷ አይ ሰውነቷ እንዲያው ሰውነቷ አንጀቴና ሆዴ ተጣልተውብኝ አንተም ተው አንተም ተው ብዬ እንዳልለው አንጀቴም አንጀቴ ሆዴም ሆዴ ነው። ለማን ፈርዳለሁ ፍርድ አያውቅም ሰው ኦይ ሰውነቷ እንዲያው ሰውነቷ አንቺ አኩራፊ ሆነሽ እኔ ሆደ ባሻ አንቺ አኩራፊ ሆነሽ እኔ ሆደ ባሻ በቃ ተለያየን እስከ መጨረሻው አበባው ፈነዳን ቡቃያው ደረሰ ፍቅሬን ያስወጥን ምነው ደፈረሰ አይ ሰውነቷ እንዲያው ሰውነቷ የኔና አንቺ ብቻ ፍቅራችን ከሰመም የመለየት ጉሙ በእኛ ላይ ዘመም የመለየት ጉሙ በእኛ ላይ ዘመም አይ ሰውነቷ አይ እንዲያው ሰውነቷ ሰውነቷ ሰውነቷ እንዲያው ሰውነቷ አይ እንዲያው ሰውነቷ አይ ሰውነቷ እንዲያው ሰውነቷ ምነው እኔ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻይኔ እንዳበሌ ምነው እኔ ምነው እኔ ምነው እኔ ምነው እኔ ቻየኝ እንዳበሌ